የፍቅር ነኝ።
ሰላም ፍቅር ቃቂ ተሾመ ነኝ። እንትን በእናትሽ ሩዋንዳ አካባቢ ነው ያለሁት እና የእንትን እንድታስችልኝ ነበር።
የምን
ገርጂ ገብቶብኝ ነው።
ሌላ ወራጅ ባህል ግን እ ሌላ ያስኩኝ እሺ ንገሬ ላናግርልህ።
አርባ ሰባት ዜሮ አራት
አርባ ሰባት ዜሮ አራት እሺ አንድ ይጠብቀኝ እሺ። እንኳን ለጳጉሜ በዓል አደረሰሽ። ለጳጉሜ እንዳደረሰሽ እንኳን አብሮ አደረሰን። አዎ ልጅ በፊት አዎ አውቃለሁ። በጣም እም። ወደ ጎር አ- ሄሎ ወታል እሺ
እሺ
እሺ